ምን የስኮል ሴንተር ምን ረዳሁት
ወደ ደሴ ቦታ አስይዤ ነበር ፈልጊልኝ ብያት ዛሬ
ከየት ወዴት ነው?
ከአዲስ አበባ ደሴ
እሺ ሌሎች?
አንድ ሰው ሁለት ሰው ሶስት ሰው የተገኘውን እ እያየሁሎት ነው። አንዴ ትንሽ ጠብቅኝ።
እዚሁ ልጠብቅሽ።
አዎ እሺ። ዛሬ ከአዲስ አበባ ወደ ደሴ ቦታ ሙሉ ነው።
ምንም የላችሁም?
አይደለም? አዎ
እሺ እሺ